አልነገረሽም ምክትል አፈጉባኤ ቢሮ ማዚ ወይ ነግረሻት መውጣት ትቻለሽ? እንዲ አሁን መሲ ጋር ደርሰን የምንመጣ ማርያምን ማርያምን ምን አገኘሽ? መኪና አገኘሽ?
መኪና እየጠየቅኩኝ ያው
እንትን ነበር የሆነ ጽሁፍ ሰታይ ነበረ።
በቃ እንግዲህ ሂጂ ሂጂ፣ አሁን እኔ ደርሼ ልምጣ።
ማርያምን እስቲ ካገኘሽ ንገሪኝ እሺ።
አቅ አግኝቻለሁ። በቃ ተሰባስቡና ውጡ ብሎኛል።
ቆይ እሺ text ላድርግላት።
እ ደርሼ ልምጣ። እንዲ መኪናም ስለማላገኝ ቢያንስ እሺ ምን አሁን ማለቅ ያለበት ነው ጽሁፉ አይ እሱማ እ?
ብዙ ነው እኮ ብዙ ነው የሚያልቅ አይደለም። አሁን እውነት?
የሚያልቅ አይደለም። ውጭ እ በቃ ቆይ ልንገርሽ እ እሺ
መሲ አለች እንደ